hello ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ምን ልርዳ?
አብሮ የተሰጠኝ ባለሙያ እና ለመመስከር ነበር።
እሺ ሙሉ ስሞትን ይንገሩኝ።
ቢኒያም ቢኒያም ደረሰ መለስ።
እ፣ ድምጾት ይቆራረጣል። ይቅርታ ምን አሉኝ?
ቢኒያም ደረሰ
እም፣ እድሜው ስንት ነው ቢኒያም?
ሰላሳ አንድ
በዚህ ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር ለያዝ?
ሌላም መያዝ ትችላለሽ። ይህም ይገኝበታል። ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት እሺ ሀያ ስድስት እሺ ዜሮ ስድስት እሺ።
ስልሳ ስድስት መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ።
እ፣ ልምዴ almost ወደ ከስድስት ዓመት አካባቢ የስራ ልምድ አለ።
እ፣ ድምጾት በጣም ይቆራረጣል ስድስት ቢኒያም።
ዓመት።
በስልክ ልደውልልዎት?
እ፣ እ፣ እ፣ ድምጾት በጣም የተቆራረጠ ነው ኔትወርኩ እና በስልክ ልደውልልዎት መልሼ ይጠብቁኝ።
እሺ እሺ